hello ጤና ይስጥልኝ። አቤት
hello አቤት፣ እንዴት ነሽ?
ሰላም ጤና ይስጥልኝ።
አብሮሽልን ግሬ እግር ትሄሽ Donkey Tube ነው የደወሉት።
እ Donkey Tube ነው የደወሉት።
hello እኔ እንትን TikTok ለመስራት ፈልጌ ነበር። ቦሌ እንዴት ነው?
እኛ TikTok አናሰራም፣ TikTok አናሰራም።
እ?
እ?
ምንድን ነው ታዲያ?
እኮ ምን ፈልገው ደወሉልን?
ምንድን ነው እርስዎ አሁን የሚያሰሩት?
እሺ እንሰራ እቃ ፈልገን እቃ ፈልገን እ?
እቃ ፈልገን ነው።
የምን እቃ?
ባለፈው እዛ Donkey Tube ላይ የሆነ እቃ ጥዬ ነው የመጣሁ።
የ-
እዛ እዛ ላይ ነዋ።
እሺ ይሰማል።
እ ምን አሉኝ?